ዋንዴ ነው ዛብሊ እ ሄሎ
ኤርፖርት መሰሉ
ሄሎ
ምን አሰብሽ?
እና ስንት ሰዓት ነው የምትወጪው?
አፍንሳ ቁጣል እ አፍንሳ
በቃ ደውዪልኝ። እስከዚያ ናፕኪን ምናምን ልጣልና
ቀሚሱን ቤዛን አስንቂላ ብያታለሁ።
ብለሻላ። በቃ ቶ- ማን ይገሩ ሴትም አለችኝ እኮ
አይ በቃ ባለው ዝም ብዬ ትንሽ ነው ፖስት ምናምን አለኝ ጋር
በቃ እኔ ጋ የሆነ ቀሚስ እንትን ብላለ ብቻ እንትን ልወስድ ሀምሳ ብር ገብቷል። ታውቂያለሽ?
እ ሀምሳ ብር ገብቷል።
አንድ ፎቶ እ ያ ነው እመቤቴ እኔ ስምንት መቶ ስምንት ፎቶ አራት መቶ ብር ነው የከፈልኩት።
በወረቀት አስወጥተሽ ነው አረ ልኮልኝ ማ- በእንትንም ማለት ነው በስልክ አ
እናቱ አለ አለ ካስሽ እ አለ ደውልለታለሁ። አርብ ደውዪለትና ነው ዛሬ አ ሐሙስ ነው የሌለው አርቀናል
በቃ ደውዪለትና እንመጣለን ምናምን ምናምን ቢሆን
እኮ እኔ በቃ ቶታል ልድረስ አካባቢ ልደውልልሽ።
ደውዪና እኔ እመጣለሁ አይሻልም?
በቃሽ። ለቤዛ ነግሬያታለሁ።
ስለዚህ ቤዛ ጋር ሄደና
አንቺ ከቤዛ ጋር ሄደሽ ትመጫለሽ ቀሚስ እሺ አይሻልም? ከቤት እሺ።
ከምገባ ይመሻል።
አዎ እሱማ ይመሻታል።
በቃ ቶታል ቢያንስ አስራ ሁለት ሰዓት ተኩል እንኳን ብደርስ
እሺ
በቃ ደውልሻለሁ ስደርስ እሺ ደውዪ